ሄሎ ሄሎ ጤና ይስጥልኝ።
አቤት፣ ጥልን አቤት።
ከደራ ጋር ነበር ምተክል አዎ ጠዋት ደውላችሁልኝ ነበረ።
አዎ link ኡ ሰራልሽ።
አልሰራልኝም። ድጋሚ እንድትነግሪኝ እኮ ነበረ።
link ኡን ድጋሚ ላክልሽ።
አዎ ላኪልኝ።
እሺ እሺ፣ በዚህ ቁጥር ላክልሽ።
እሺ እሺ፣ እሱ ላይ ተመዝገቢና ደውዪልኝ። እሺ
እሺ፣ ደውልልሻለሁ።
እሺ